ይስጥልን ቢጂአይ ኢትዮጵያ በተሳሮ ነኝ እባክዎ ምን ልርዳዎ?
ቢጂአይ ጤና ይስጥልን ቢጂአይ ኢትዮጵያ በተሳሮ ነኝ እባክዎ ምን ልርዳዎ?
እሺ ዳ- ብ- ቢራ እያገኘን አለ- አይደለም ቆየ በጣም አንድ ስምንት ቀን አስር ቀን ሆኖናል የት አካባቢ ነው የሚገኙት?
ቦሌ ሚካኤል አየር አምባ ትምህርት ቤት መስመር ላይ አሉ?
እ?
መስመር ላይ ነው ደንበኞች?
አዎ
የት አካባቢ ነው የሚገኙት?
ቦሌ ሩዋንዳ አየር አምባ ትምህርት ቤት
እርስዎ ጋር ብቻ ነው የማይመጣልዎት ወይስ ሌላ እርስዎ አካባቢ እየመጣ አይደለም?
ወደ ቦሌ ሚካኤል አይቻቸዋለሁ መኪኖቹን ላገኛቸው አልቻልኩም እንጂ እኔ አየር አምባ ትምህርት ቤት ጋር ነኝ እ፣ እንትኑ ጋር ደውዬ ነበረ ይሄ ምንድን ነው አብሯቸው የሚዞር አለ አይደለ እሺ
sales ኡ ጋር እሺ
በቃ የሚሰጠው መልስ ጥሩ አይደለም እንትን ነው የለም ምናምን ነው ምና- እ- እ- እጥረት አለ ምናምን ይላል
እሺ ደንበኛችን እኔ ለመዝግቤ ለሚመለከተው አካል ላስተላልፍሎት የመለያ የቢጂአይ የመለያ ቁጥሮትን ወይም ደግሞ TIN number ዎን ይንገሩት።
ይህ ነበር ነገርሽ ባል ሰጣት ነው ረዥም ቁጥር ምን እነሱ ነው የሚጨናነቀው ምንድን ነው ስንት ነው እስኪ ረዥም እኮ ነው እም። አላውቅም። ዜሮ ዜሮ እሺ አርባ ስድስት እሺ
ሰላሳ ሁለት ሰባ ሁለት ሰባ Hello
አሚን ሬስቶራንት ኖት?
አዎ እሺ ደንበኛችን ሙሉ ስሞትን መዝገብ ፍሬው-
ሙሉ ስሞትን ይንገሩኝ።
ፍሬው ደበበ
ስልክ ቁጥር አሁን የደወልንበትን ልመዝግበው።
አዎ ትክክል
እሺ ደንበኛችን የአየር አምባ እ፣ ትምህርት ቤት ነው ያለው። አየር አምባ ትምህርት ቤት ነው አይደለ ያሉኝ የሚገኙት?
አዎ ብዙ ነው
ጥያቄዎትን ወደ የሚመለከተው አካል አስተላልፍ ያለሁኝ የሚመለከተው አካል ጥያቄዎትን አይቶ ምላሽ ይሰጡታል። ሌላ ነገር አለ?
ምንም የምታውቂውን ነገር በቃ አንቺ እንትን በይልን inform አድርጊ አደራሽ እሺ እኔ መዝግቤ ስላስተላለፍ- ስላስተላለፍ ስላስተላለፍኩሎት የሚመለከተው አካል ምላሽ እሺ አመሰግናለሁ።
በኋላ ያስቀምጡልኝ። መልካም ምሽት።
እሺ